ከዛ ግን አብራችሁ cancel ይደረጋል ምናምን
ሄሎ
ሄሎ አቤት ሰላም ጤና ይስጥልኝ አለ ከስቴንፎርድ ኪድስ ነበረ ምን ደውለው ጠዋት ደውለሽልኝ ነበረ
ደውዬ ነበር አናግሬሻለሁ ሄሎ